ጸጋሽ በሳትነት በውበት ባቋምሽ ዘና ብርታት ዘውትር ሙሉ ነሽ ሙሉ እመቤት አትስሚያቸው ወንድ ናት ሲሉሽ ምን ጎደለሽና በስትነትሽ ሰትነትሽ ይበቃሻል አንቺ ሕይወት ጨለማ ነው አይበራም ያላንቺ የወንድነት ምንጩ ከሷ የተቀዳ በሌላ ትጠራም ከሌላ ሰው ወልዳ ቢያደንቁሽ ሆነ ወይ ቢያከብሩሽ በገዛ መጠሪያ ሴት ናት ይበሉሽ